Hello ጤና ይስጥልኝ ቤተሰቤት
ብር withdraw አድርጌ ነበር አልገባልኝም እስካሁን አሁን በዚህ ቁጥር ነው በደወልክበት?
አዎ በዚህ ቁጥር ስንት ብር ነው?
አስር አስር ሺህ ሁለቴ እና አራት ሺህ አምስት መቶ ዛሬ ነው?
አዎ ማታ
Okay እሺ Hello
አቤት Hello አራት ሺህ አምስት መቶ አቤት አቤት።
እና አስር ሺህ አስር ሺህ ሁለት ጊዜ ነው አይደለ?
አዎ ገብቷል እኮ
አልገባም ወደዚህ አልገባልኝም ወደ ስልኩ
ኢሳቅ ነው አይደለ የሚለው?
አዎ ይሳቅ ነው የሚለው።
አዎ ኢሳቅ መስረዲን ገብቶል- ገብቶልሃል። እሺ check አድርገው፣ account ላይ check አድርገው፣ withdraw ያረክበት account ማለት ነው። ትንሽ ቆይተህ check አድርገው። እሺ አንዳንድ ጊዜ ሊቆይ ይችላል፣ ግን በእኛ side ብሩ balanced ነው፣ ከ account ተቀንሷል እና ወጥቷል። እሺ ለዛ ነው።
አቤት ስለዚህ account ላይ ነው withdraw ያረክበት account ላይ ነው check የምታረገው፣ ወይ ደውለህ ጠይቃቸው እነሱን። እሺ
እሺ እነሱ ጋር ደውዬ አዎ እጠይቃቸዋለሁ።
ጠይቃቸው። እሺ